హలో
ఇలా
ሰላም ጤና ይስጥልኝ። ደህና ነኝ?
አብረሽ
ምን ልጋ
አይ በዚህ ስልክ ደውል ምናምን የሚል መሴጅ ደርሶኛል።
አቤት
በዚህ ደውሉ የሚል መሴጅ ደርሶኝ ነው። ኮከብ ዘጠኝ መቶ ሰማንያ አራት ምናምን
እሺ፣ ቴሌቪዥን ጌም ነው።
እ?
ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
game ኦችን እንዴት ነው የማገኛቸው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። መጀመሪያ
እሺ
አንድ ቁጥር አንድ ቁጥር ላይ ለመመዝገብ የሚል አለ።
አዎ ሶስት ቁጥር ለመጫወት
እሺ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና አዎ።
መልስ በ coin ነው የሚጠቀሙት።
እሺ በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ። በድረገጽም ገብቶ መጫወት ይችላሉ።
እሺ እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላል።
እሺ አመሰግናለሁ።
መልካም እድል።
አሜን